Hello ጤና ይስጥልን ቤተሰቦች ስማችሁን ይገልጹልኝ?
withdraw confirm አድርግልኝ።
በዚሁ ቁጥር ነው?
አዎ
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ስንት ብር ነበር ያዘዙት ደንበኛችን?
ሰባት እና አራት ሰማንያ
ሰባት መቶ ነው?
እና ሌላም አራት ሰማንያ ሁለትም
ሰባት መቶ እና አራት መቶ ሰማንያ አዎ እሺ መቼ ነው ያዘዙት?
አሁን
እሺ ሰባት መቶ ብሩ ገብቶልዎታል ደንበኛችን already balanced ነው የሚለው
አይ አሁን እንትን የተባለ ነው ሌላ ሁለተኛ አለ እንትኑ ላይ list ላይ ያላችሁ አለ ያታዩትም
እሺ ጠብቁኝ
ሁለቴ ነው ሰባት መቶ እንትን ያለ
እሺ
አገኘ አዎ አሁን check ያድርጉት ገብቶልዎታል confirm አድርጌልዎታለሁ ሁለቱንም አዎ እሺ አመሰግናለሁ እናመሰግናለን ስለደወሉ መልካም ቀን